Hello.
hello
hello።
አቤት፣ ጤና ይስጥልኝ።
እግዚአብሔር ይመስገን። ብር እየተቋረጠብኝ ነበር።
እሺ፣ ስልክ ቁጥር ንገር። ዜሮ ዘጠኝ
ዘጠና ስድስት
እሺ፣ ሰባ አራት
እሺ፣ ሀያ ዘጠና ሶስት
እሺ። መስመር ላይ ጠብቂ። ደንበኝነቱ ተቋርጧል።
እሺ።
እሺ፣ መልካም ጊዜ።